ሄሎ
ሄሎ ኮሜዲያን እሸቱ ጋር ነው የደወልኩት።
ነው ምን ልርዳዎት?
አይ፣ እኔ ታምሜ ነው
ምናምን
ታምሜ ነው እንድትረዱኝ እፈልጋለሁ። ታምሜ ነው የቤት ኪራይ መክፈል አቅቶኛል ከልጆቼ ጋር።
አሁን እርዳታ ጉዳይ ለመዝገብ አምጥተናል።
እ? እ?
በእርዳታ ጉዳይ አሁን ላይ ምዝገባ አቁመናል። ከአንድ ጋር የተመዘገቡ ስላልወዳችን ላይ እነሱን እስከምናስተናግድ ለጊዜው ምዝገባ አቁመናል። ሌላ ጊዜ ማስታወቂያ ሲወጣ ይደውሉልን።
እስኪ እሱ ነው የምናውቀው። የለም፣
Hello አሁን ይሰማል?
አሁን ይሰማኛል።
እ፣ አሁን ላይ በእርዳታ ጉዳይ አሁን ላይ ምዝገባ አቁመናል። ከአንድ ሺህ በላይ እጃችን ላይ ተመዝግበው ወረፋ የሚጠብቁ አሉና እነሱን እስከምናስተናግድ ለጊዜው አዎ።
ምዝገባ አቁመናል። እ፣ ሌላ ጊዜ ማስታወቂያ ሲወጣ ይደውሉልን።
በዚሁ ነው የምደውለው።
አዎ ይቻላል። ወይም እስከዛ ሌሎች አማራጮችን ይጠቀሙ።
እሺ፣ እናቴ እኔ ታምሜ ነው ያለሁት። ልጆቼን በቤት ኪራይ መክፈል አቅቶኛል። ታምሜ ከታበት እየተሰቃየሁ ነው።
እሺ እ፣ ይገባናል። ግን አሁን ላይ ከሁለት ዓመት በፊት ተመዝግበው ከዓመት በፊት ተመዝግበው እ፣ የሚጠብቁ አሉና ለጊዜው እነሱን እስከምንጨርስ አስተናግደን ሙሉ በሙሉ ምዝገባ አቁመናል። ማስታወቂያ እናወጣለን። በአዲስ case መመዝገብ ስንጀምር ያኔ ይደውሉልን። Donkey Tube ላይ ማስታወቂያ እናወጣለን።
እሺ፣ እሺ፣ እናቴ፣ እሺ፣ አመሰግናለሁ። መልካም ምሽት ይሁንልዎት።
እሺ፣ እናቴ።